ኪዳን ፍኖት መምህረ ንስሐ መጥምቀ መለኮት በምድር የተገለጠ በኤልያስ መንፈስ ልጆችን ባርከ ልጆችን ባርከን ልጆችን ባርከን ካህኑ ዮሐንስ ጥርጊያን ያዘጋጀ ለአዲስ ኪዳን ፍኖት መምህረ ንስሐ መጥምቀ መለኮት በምድር የተገለጠ በኤልያስ መንፈስ ልጆችን ባርከን ልጆችን ባርከን ልጆችን ባርከን ካህኑ ዮሐንስ ቀድሞ ያልነበረ ያልተጠራበት ስም ስምህን ከሰማይ ያወጣው አምላክ ነህ። ነቢየ ልዑል ሆይ በማኅፀን ሳለ ለድንግል ሰላምታ በደስታ ዘለለ ጥርጊያን ያዘጋጀ ለአዲስ ኪዳን ፍኖት መምህረ ንስሐ መጥምቀ መለኮት በምድር የተገለጠ ኤልያስ መንፈስ ልጆችን ባርከ ልጆችን ባርከ ልጆችን ባርከ ካህኑ ዮሐንስ ከሰማይ የመጣ ከሁሉ የመጣ እኔ ከምድር ነኝ ተገዢ ነኝ ለካ ብለህ አስተምረህ የቀረህ ጎዳና መታዘዝ ያሳየን መምህረ ትሕትና ጥርጊያን ያዘጋጀን አዲስ ኪዳን ፍኖት መምህረ ንስሐ መጥምቀ መለኮት በምድር የተገለጠ በኤልያስ መንፈስ ልጆችን ባርከን ልጆችን ባርከን ልጆችን ባርከን ካህኑ ዮሐንስ ሴቶች ተወለዱ ከሰው ልጆች መሃል ፈጽሞ አልተገኘ አንተን የሚመስል አንተነ ዮሐንስ ከጌታ ፊት ቆመ በንስሐ ጥምቀት ሕዝብን ያዘጋጀ ጥርጊያን ያዘጋጀ አዲስ ኪዳን ፍኖት መምህረ ንስሐ መጥምቀ መለኮት በምድር የተገለጠ በኤልያስ መንፈስ ልጆችን ባርከን ልጆችን ባርከን ልጆችን ባርከን ካህኑ ዮሐንስ ቃልህን የሰማ ለኃጢአት ስርየት ይጠመቅ ጀመረ የንስሐ ጥምቀት። ስብከትህን ሰምቶ ሁሉ ተደሰተ። ነቢይም ካህንም ሰማዕትም ነህ አንተ። ጥርጊያን ያዘጋጀን አዲስ ኪዳን ፍኖት ዳዊት አለ ትርጊያን ያዘጋጀ አዲስ ኪዳን ፍኖት መምህረ ንስሐ መጥምቀ መለኮት በምድር የተገለጠ በኤልያስ መንፈስ ልጆችን ባርከን ልጆችን ባርከን ልጆችን ባርከን ካህኑ ዮሐንስ ትርጊያን ያዘጋጀ